ልስፖርት na wakomdodo
hello register dalene
hello hello register register ፈልጌ ነበር።
ሬጅስተር ለማድረግ ነው።
አዎ ክሮም ላይ ሁሉ ስፖርት ዶት ኮም ብላይ ግቡና
አዎ፣ ክሮም ላይ ምን ብዬ ክሮም ላይ ሁሉ ስፖርት ዶት ኮም አዎ፣ ከዛ ጥግ ላይ ይመዝገቡ ወይም ደግሞ register የምትል ትመጣለች።
ጎ- ጎ- Chrome ላይ Chrome ላይ ካልሰራ እንትን ጎጉል ላይ
እኮ ይችላሉ። website ኡን ይክፈቱትና ከዛ ጥግ ላይ ይመዝገቡ ወይም ደግሞ register የምትላለች። በዛ መሰረት መመዝገብ ይችላሉ።
እንትን deposit ማድረግ እምቢ አለኝ። ዜሮ ዘጠኝ ሀያ አምስት ዜሮ ሰባት አርባ አንድ ስልሳ
deposit አሁንስ technical የሆነ ችግር ስላጋጠመን ነው። deposit ማድረግ ሲፈልጉ ይደውሉልን፣ አማራጭ አለ። በሱ መሰረት ማስገባት ይችላሉ።
እሺ